ባኮምልመጣው
አሁን የደወልኩልሽ ነኝ። አሁን ደውዬልሽ transaction እንትን በባንክ transaction ልኬልሻለሁ።
እሺ
አምስት መቶ ሚለው ላይ ማለት ነው። withdraw አምስት መቶ ሚል አለ አይደል? እሱ ጋር እሱ ላይ እዩና ማን ነው ስሞት? ስሞት ማን ነው? ቴሌግራም ላይ አረጋኝ አረጋኝ ባር በአረጋኝ ነው
አረጋኝ ነው የቴሌግራም ስሙ።
የቴሌግራሙማ ባርች ስልሳ ስምንት ቤቱ ማለት ነው።
ስንት ስልሳ ስምንት ቤት
እሺ አምስት መቶ ብር ሚለው አዎ አዎ
እሺ አስተላልፈንልዎታል። በ text ይጠብቁ። መልስ እሺ።
ማግኘት እናሳውቆታለን።
እሺ